ይለ hello ሰላም ጤና ይስጥልኝ።
አብሮ ይስጥልን።
አማኑኤል አዳኑ አ ከዊ ፕላስ ድርጅት ነው የምደውለው። ቤቲ እባላለሁ።
እ እኛ application አውርደ ተመዝግበ ነበር አሽከርካሪነት እና እ እ የቀሩትን document ኦች በቴሌግራም እ እንድትልክልን ጠይቀ ነበረ። at ዊ okay።
ፕላስ ሰባ አራት ሰማንያ ብለህ ታገኘናለህ። ወይም ደግሞ ቁጥር ልስጥ
እሺ
ቁጥር ልስጥ
አ
ዜሮ ዘጠኝ ዜሮ ዜሮ
ዜሮ ዜሮ እ ዜሮ አንድ
ዜ- አሁንም ዜሮ አንድ አዎ ዜሮ ዜሮ እ።
ዜሮ አንድ ስልሳ ስምንት
እ አስራ ስድስት
እሺ ወይም at ዊ ፕላስ ሰባ አራት ሰማንያ እና እ፣ እሺ።
የንግድ ፍቃድ፣ የመንጃ ፍቃድ፣ ፎቶግራፍ፣ ኢንሹራንስ እና ሊብሬ ወይንም የመኪራ- የኪራይ ውል የመኪና ኪራይ ውል ካለ እነሱን በቴሌግራም ከላክልን እኛ active ማድረግ እንችላለን አካውንትን።
እሺ እሺ አመሰግናለሁ። እኔ የምልህ እ እ፣ ስላለን እ፣ እንትን ሰምተሃል አይደል? ስላለን ፕሮግራም ለሹፌሮቻችን
እ እኛ የምንቆርጠው አስር percent ሲሆን አራት percent ኡን ለሹፌሮቻችን ለጤናም ሆነ ለኢንሹራንስ ለተለያየ ነገር ለምትጠቀሙበት አራት percent saving ፕሮግራም አለ።
እ እሺ ሰምተሃል ግሬት።
ስለሱ? እሺ አ
አመሰግናለሁ። መልካም ቀን።